ሄሎ
ቤቱ ቤት ሄሎ ሄሎ ሄሎ ጤና ይስጥልን ቤቱ ቤት
አዎ ቦነስ አንድ ጨዋታ ወጥቶብኝ እሺ ቦነስ ያላስገባልኝ ትኬት ነበር እኮ ምንድን ነው በወረቀት ነው ወይስ በምንድን ነው በኦንላይን እ እ?
በኦንላይን በኦንላይን ነው ትኬት አዎ።
ID ውን ቴሌግራም ላይ ላክልን አ ቴሌግራም እዛ ላይ አይልክም ይለኛል እኮ ይኸውልህ የቴሌግራም ችግሩ- ቁጥራችንን ልስጥክና እዛ ላይ ነው ምልክልን እሺ አ፣ ቁጥር ንገሪኝ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት ያዝልኝ አንዴ ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ እዛ ላይ ነው እንትን የምትልልን እሺ ምልክልን እዛ ላይ ነው እሺ እሺ እሺ እሺ thank you
ቤቲ ሚኪ የሚል ልጅ አውሪ በናትሽ